አሎ hello
አቤት እ ሰላም ከችፕችፕ ነበር ምደውሎት።
እ ከችፕችፕ ነው ምደውለው።
ከቸክቸከ ከችፕችፕ
እሺ
እ ይቅርታ ኦንላይን ላይ order አድርገውን ነበር አይደለ? አቮካዶ
እ አቮካዶ
አቮካዶ እሺ አዎ order አድርገውን ነበር።
አዎ አድርጌያለሁ okay አልመጣሎትም አይደለ?
መጥቶልኝ ነበር ግን አሁን የተበላሸ- ደግሞ አዝዣለሁ ግን አልመጣም okay አጠቃላይ እ አምስት ኪሎ ነው የ group ኡ።
የኔ አልመጣልኝም አሁን እሺ ግን የ group ኡ አዝዣለሁ የ group ኡ አምስት ኪሎ ነው።
አዎ አምስት ኪሎ
እሺ ለነገ እንዲመጣ ለማድረግ ነበር። የት ነው የሚመጣሎት?
እዚህ ኮሌጅ ጋር ወሰን የት አሉ?
ወሰን ወሰን ወሰን
አዎ ኮሌጁ ጋር እሺ ነገ driver ኦች ሲደውሉ ያንሱላቸው። አሁን አስገባሎታለሁ።
እሺ አጠቃላይ አምስት ኪሎ አይደል የ group ኡ?
ቆይዞልሽና እሺ እሺ እሺ፣ መልካም ቀን።